hello hello አራት ነው የምናገር። ሄሎ ደንበኛችን ይሰማታል?
hello ሰላም።
ደንበኛችን ይሰማል።
እሺ እንትን ነበረ draft እዚህ ሱሉልታ እየመጣልን አይደለም። ሁለት ሳምንት ነው።
እሺ ሁለት ሳምንት ሙሉ አልመጣለትም።
አ ሁለት ሳምንት ሆነው ትናንት እንደመጀመሪያ አድርጎ ነበረ። ዛሬ ደግሞ የለም አሉን።
ጤና ይስጥልኝ።
ትናንት መጥቶልት ነበር።
አ ትናንት ጀምሮ ነበረ።
እንትን ነበረና እንደዛ ነው እንትን ያለው።
ቅሬታ ለማቅረብ